ሰላም ጤና ይስጥልኝ። hello hello hello፣
ጤና ይስጥልኝ።
ሰላም እንዴት ዋልሽ? ነው እግዚአብሔር ይመስገን። እንዴት ነዎት?
እግዚአብሔር ይመስገን። እ፣ ባለፈው በወጣው የስራ ማስታወቂያ ላይ ኦንላይን ላይ እ፣ ተመዝግቤ ነበር እና ምን የተለየ ነገር አለ? አዲስ ነገር አለ ወይ?
ምንም የለም። አሁን አዲስ ነገር የለም።
እ?
አዲስ ነገር የለም። ገና እ፣ ለፈተና እንደውላለን። ከዛ ጠብቁ።
እሺ፣ አመሰግናለሁ።
እሺ እሺ።